አዎ ስንት ይከፈላል?
እግዚአብሔር ይመስገን። ምን ነበር?
ውድሮ እንትን ቴሌ ብር ብር ለማስገባት ሲፈልግ የት እንደገባ አጥቻለሁ። ከአካውንት ደግሞ ወሰድ ጨባ ገባ ወይስ የት ገባ? እንቻ ንገረኝ።
አካውንት ደግሞ ዜሮ ነው፣ ዜሮ ዘጠኝ ዜሮ ዘጠኝ እሺ፣ አስራ አምስት ሲስተር እሺ፣ እሺ፣ ንገረኝ።
ስልሳ አራት እሺ፣ ሀምሳ የደወልኩበት ነው።
ሶስት አዎ አዎ አዎ አዎ ሲስተር ስልሳ አምስት መጨረሻ።
አዎ ደግሞ ብር ሌላ ብር መጣት ሁለት መቶ ነው። ሌላ ከዛ በፊቱ መቶ ዘጠና ያለው እሺ፣ game ይልክ፣ የተጫወትኩ ማለት ነው።
ጠብቀኝ። እሺ፣ ልልክ።
እሺ ሲስተር፣ እሺ እሺ፣ thank you brother።
አን- ጠብቀኝ፣ መስመር ላይ እሺ።
እሺ እያየሁልህ ነው።
እሺ እሺ እሺ እህቴ፣ እሺ የኔ እህት